ጤና ይስጥልን ችብችብ ሰላም ናት።
ሰላም እግዚአብሔር ይመስገን። ደውላችሁልኝ እኮ አላነሳውኝም ነበር። መሰረት አዎ ቼክ ልናደርገውት ነበር። ወይዘሮ መሰረት ኖት አይደለ?
አዎ ነኛ።
እሺ ኦርደር አድርገው ያልመጣ አይተማሉት?
አዎ ምን ነበር ቦይዝ ይቅርታ?
እንትን አለኝ ቦይዝ ፓስታ
አዎ እ፣ ቦይስ ፓስታ አሁን በኦኬ ለጊዜው እኮ ቀይርልሻለሁ ብላኝ ነበረ ትለ- ከትላንት ወዲያ በቃ ስለዚህ በኦኬ ይሁን። አጠቃላይ ሶስት ነው አይደለ የግሩፑ?
አጠቃላይ ሶስት። አዎ እሺ አንድ የት ነው አንድ ነው location ኑ?
location ኑ እንትን ሸጎሌ አንበሳ ጋራጅ ጀርባ።
ሸጎሌ።
አዎ አንበሳ ጋራጅ እሺ ነገ ብንልክሎት መቀበል ይችላሉ።
እችላለሁ። አዎ ቤት ነኝ።
እሺ እሺ ነገ እንልክሎታለን። መልካም ምሽት።
አሚን።
እሺ አመሰግናለሁ።
እሺ